ሄሎ
ሄሎ አቤት።
ወይ መልሼ ደወልኩልዎት።
አ
በቃ አሁን order ስለያዘ ነው እነሱን order ኦች ሲጨርስ ቢያንስ አስር ተኩል ምናምን እደርስላታለሁ ብሏል። እንዲያመጣ አድርጌልዎታለሁ።
ይሄ ነገር ተደጋገመብን በጣም በእውነት ይቅርታ እንደዚህ ከሆነ በጣም አሁን ለሶስተኛ ጊዜ ነው እንደዚህ እንትን ሲለን እና በጣም። አዎ ካልሆነ ለምን እዚህ እኔ አሁን በ service ነው የሚሄደው።
አዎ ልክ ነው።
እንግዲህ ያንን ጊዜን አጣብቤ ነው አሁን ሰርቪስ ካመለጠ ወደ ኮዬ ነኝ እኔ የሚሄደው። አሁን ያንን ትቼ መሄድ ነው የሚቀለኝ ሰርቪስ ከሚያመልጠኝ።
ትክክል ነው።
ትናንትናም አስራ አንድ ተኩል መጣ አዎ እና እንዴት ነው አሁን ይሄ ነገር ሲደጋገም ያስጠላል።
በቃ እስኪ እንዲደርስ እናደርጋለን እስከ አስር ተኩል።
በቃ እሺ፣ አመሰግናለሁ።
እሺ መልካም ቀን።
እሺ።